ይስጥልኝ።
አቤት ሄሎ
ሄለላ ጤንል ሄሎ አይሰማም?
ረስለ ይሰማል።
እ ከ- ከኢትዮ ምት- የምደውልልዎት።
እ፣ ይሰማኛል ሄሎ?
ይሰማኛል። ኤም ፎርሞ ይደወደለው መቶ ሰላሳ
አዎ እሺ።
ይቻሉ አይደል? ልክ ልገብሎ እ አዎ፣ መቀርበዋለሁ።
ቴክ- ቴክስቱን አይቻለሁ። ሀያ ሺህ ምንም ብሎ አዎ አዎ ይቻላል።
ይሄ ለታጋሽን ነው።
እናመሰግናለን። አዎ ይሳቅ ነው ያኛው ባጃጅ መኪናውን በጥቂት ወዲህ ምን ሆኖልኝ እድል እዱን እየሞከሩ ነው እንግዲህ
እሺ እንግዲህ ታመድል ሰውትም አለ።
አልይ ዱቤ ወደው አዎ
እሺ ከማም ልጅም ለዛም ወኪል ነው
አዎ፣ እሺ አልይ ዱቤ ወደው አልይ
አልይ ዱቤ ወደው አልይ ዱቤ ወደው ዱቤ ነው።
ዱ- እሺ የ- እሺ የት አካባቢ ነው? ዱ- ዱባ ኮፈሌ ኮፈሌ ወረዳ ነው አርሲ ዞን ኮፈሌ ወረዳ እንደው-
እ
እም፣ አርሲ ቢለዛው ፈላ ነው እ እህ
ወይ ወይ ትልቅ ከተማው አርሲ ፈላ ነው።
ምን አላችሁ? አዎ በሻሽመኔ በኩል
ኦኬ ሻሸመኔ ላይ ወይም ከተማ የለው ኮፈሌ ወረዳ ኮፈሌ ወረዳ ኮፈሌ ከተማ ኮፈሌ አዎ ኢትዮጵያ ሾፕ አለ ኦኬ እሺ ኮፋይ ይዟለሁ።
አዎ ኮፈሌ እሺ እ፣ ቴሌግራም አሉት እ፣ አዎ።
በዛ አዎ ትርቴር ላይ እሺ ላይ አይ ቴሌግራም በሌበር ነው የሚገባሉት።
አዎ አዎ ደሞ ቴሌብር እሺ አሁን እ፣ መልስ እልክልዎለሁ በዛ በቴሌግራም መ- ሲም ወጣው እርሱ እም
ሲም እዚህ አሁን አሊ ዋዶ በሚል ነው ሲም ወጣው።
አዎ አዎ አዎ የለም ቴሌብር አዎ እሺ መታወቂያና ፎቶና የሱን ቁጥር ቴሌግራም ላይ ይልኩልኛል። መታወቂያ እሺ፣ ፎቶና በዚህ ቁጥር?
የሱን ቁጥር አይደለም በዚህ አሁን ቴ- ቁጥር አሁን ቴሌግራም ይግቡ- ይግቡና ሴቭ አድርጌ መልእክት እልክልታለሁ እዛ ላይ ቴሌግራም አዎ ይጠቀማል።
አዎ እሺ በቃ ቴሌፎን ያልኩ ገብቶታል አይደል? መጀመሪያ ይቆጣሉ ፎቶ የሚታይ ፎቶን ያለው ሰው- መታወቃ አዎ፣ የሚታይ በስልክ የሚያልኩ ከሆነ ችግር ነው መታወቂያ ችግር ነው ማለት ነው።
ልክልቻል በናሽናል ቢሮስ የሚገራለሁ እሺ፣ ለም ይሆናል። አሁን እሺ፣ ይግቡና ችግር የለም።
ቴሌግራም አሁን ይሄ- እሺ hi ብሎኝ ችግር የለም እሺ እሺ እሺ እሺ አመሰግናለሁ። እሺ እሺ እሺ